መጠለያ ያመች ጊዜም
የት ነው? ይሄ አራት ኪሎ ብራንች ነው። አምሮኝ አራት ኪሎ ነው።
ና
እሺ ከቢ ዴሊቨሪ ነበር የምደውለው።
መኪን እየሄድን ስልክ ነው።
እ አይ እኔ ኦርደር ቼክ ለማድረግ ነው እንጂ ለማዘዝ አይደለም።
እሺ በኦርደር ነንበጣም ዜሮ ስድስት ሀያ ኦርደር ታዛችሁ ነበረ ቺከን ዘጠና ሻርማ የ- እና ስፔሻል ሻርማ አ- አ- ወጣል። ኦርደር ወጣል።
ታዛችኋል ማለት ነው።
ታዘናል። order ኡን አውጥቼዋለሁ። እስካሁን driver አልመጣም።
በቃ እሺ፣ አመሰግናለሁ። እሱን check ለማድረግ ነው።
እሺ